Hello Hello። እሺ ሰላም።
የሚገኝ ልርዳ
ትኬት ቆርጬ ነበር እየወጣብኝን ምናምን አያሳይም። ለምንድን ነው ቆይቶ ነው የሚመጣው ነው ወይስ?
አይ አንዳንዴ እንትን ሲኖር connection ችግሩ ምናምን ሲኖር እንደዚህ ሊያስቸግር ይችላል።
OK ቆይቼ ልሞክረው ታዲያ ወይስ እንዴት ይሻላል?
ወይም cashier code ኡን ከነገርክኝ እኔም update አደርግልሃለሁ።
እሺ cashier code ልንገርህ።
አ ንገረኝ።
መቶ ሰባት እሺ ዘጠና ስድስት እሺ ዜሮ አስራ ሰባት
ይሄን ብቻ ነው ወይስ ሌላውንም እንደዛው እንትን የሚለው?
ሁለት ነው እንደዛ ያለኝ OK ይሄኛው በብዙ ጨዋታ loss ቷል እ loss ቶ አሁን ታርሞልሃል።
አ check አድርገው።
OK እሺ እሺ እሺ እሺ ሌላኛውንም ንገረኝ።
ሌላኛውን ልንገርህ አ ንገረኝ።
እሺ OK ግን አሁን connection ኡ ስለተያዘ አልገባም ማለት ነው።
ችግር መቼ የለውም።
ብደውል ወይ- አንተ ጋር አገኛለሁ?
አ ወይ በቴሌግራም ላክልህ ትችላለህ። በዛ እሺ እሺ ኮዱን ብቻ ላክና check በል።
እሺ እሺ እሺ እሺ